እንትኑን ልኬልሽ ነበር።
እንመልስሎታለን። ቴሌግራም ላይ እንመልስሎታለን።
አይ ያኛው ደግሞ አይሰራልኝም ማለት ነው።
የቱ የመጀመሪያው እኮ withdraw ያደረኩት አጠፋብኝ። ያ እንትኑ የ balance ትላንት እኮ- ትላንት የተስተካከለ ነው system ኡ ተብሎ
እሺ
ከዛ ምንም እንትን ያለኝ ነገር የለም ማለት ነው። withdraw ያደረኩት ወደ ቴሌብር ያደረኩት እንዲህ ብሎኛል። ከዛ log out log in አድርግ ምናምን ተብዬ ሁሉንም step አስተካክዬ የተስተካከለ ነው ምናምን ነው የእንትኑ ችግር ነው ምናምን ተብሎ ጠብቅ ተመልሶ ብሩን እንትን አላለም። ከዛ ደግሞ እንትን ካለ ብዬ መቶ ብር እንትን ብዬ እሱንም አሁን የቦነሱ ምናምን ያጠፋልኝን እሱ አምጥቶ ቦነሱ ቁጭ ያለበታለ ብሩ አልገባልኝም ምንም ብር።
ማን ልበል? የቴሌግራም ስሞትን
ቴሌግራም ላይ አቡ
አቡሽ አርሰነ አዎ።
deposit አድርገው ነው ያልገባሉት።
አሁን ይሄኛው መቶ ብሩን አሁን deposit ነው የመጀመሪያው ያ ደግሞ withdraw ው ሳረገ እንትን ብሎልኛል ምናምን ብዬ
account ኡ ስላልተስተካከለ ነው። account ኡ ከተስተካከለ በኋላ ያልገባሉትን ይነግሩኛል።
okay አሁን ገና እንትን እያለ ነው account ኡ ነው የሚስተካከለው። ገና block ኡ ይስተካከል።
አ እንትኑ መጥቶልኝ ደግሞ locked ምናምን ሲል ነበር ያ virtual ላይ የምጫወትበት ማለት ነው።
አዎ እኮ account ኡ block ሆኖበታል እያልኩት።
okay አሁን ይስተካከለልኝ።
አዎ እሺ ይሄ የ deposit ኡ መቶ ብር እሱን አሁን እንትኑ ልኬልኝ።
account ኡ ሲስተካከል አብሮ ከተስተካከለ እንትን እ፣ እ፣ ችግር የለውም። ካልተስተካከለ ግን መልሰው እዛ ጋር አልተስተካከለልኝም ይሄኛው በሉ።
okay ብሩ እንትን ካላለ ማለት ነው። አመሰግናለሁ። እሺ አይ ደግሞ ቴሌግራም ላይ እንትኑን ካየሽኝ በኋላ መልዕክት ስለማታስቀምጥልኝ ችግር የለውም እኮ ማየታችን በቂ ነው። ሲመለስ ነው የምንመልሰው።
okay እሺ እሺ አመሰግናለሁ።